ሄሎ ወይ
ወይ ይኸውልሽ ስንት መሰለህ የሞተኛ ሀገር ሄጄ ነበረ
እ ሀምሳ ስድስት ሰባ ሶስት
ሀምሳ ስድስት ሰባ ሶስት እሺ አዎ ፒያሳ ነው ብሎ ፒያሳ ከኦሎምፒያ ማለት ነው ኧረ ፒኑን ቼክ አድርግልኝ በትክክል በእናትሽ ምንድን ነው በሰላም ነው
ፒኑን ነው የማይልህ አዎ ይልኝ እዚሁ እኔማ ለክቼው ነበረ
ስንት መጣልህ ስድስት ነጥብ ከአራት ኪሎ ሜትር ደጋግሜው ለክቼዋለሁ እስኪ ይልኝ ይልኝና ንገሪኝ ያሰበልህ እ እ ስንት ብር ነው የታሰበልህ ዘጠና አምስት ብር
እሺ check አደርገዋለሁ እሺ ኧረ check አድርግልኝ በእናትሽ እሺ ይኸው አሁን ደግሞም ነው ዝናብ የማይልህ።
ዝናብ ደግሞም ዝናብ ነው ዝናብ ነው ደግሞ እሺ አየዋለሁ